ጤና ይስጥልኝ ቢጫ ኢትዮጵያ ራሄል ዋቆት መለስላሴ
ማሽን ዲስፔንሰር ተበላሽቶብኝ ነበር ነው
የድራፍት ማሽን አስተናግሮት ነው። እሺ እባክዎትን ዲጂ አይድ ብጥሮትን
ምን አልሽኝ?
ቢጂ አይዲ ቁጥሮትን ይንገሩን።
እሺ አንዴ ቆይ። አስራ ሶስት ሀምሳ አምስት እሺ
አስራ ሶስት ሀምሳ አምስት እሺ አስራ ሶስት ሀምሳ አምስት መቶ አ- አስር አምስት
አስር አምስት አዎ።
እሺ እባክዎትን አንድ የመስመር ላይ ቀጥሎ አዲስ አበባ ነው ያሉት?
አዎ
ያስኮር bar and res- restaurant
እ ያስኮር bar and restaurant ነው።
ይሳኮር
ያስኮር ይሳኮር ባርና bar and ይባላል።
ሬስቶራንት። እሺ አዎ
እሺ ሙሉ ስሞትን ይንገሩኝ።
ሰላማዊ ጥጋቡ
ድራፍት ማሽኑ አያቀዘቅዝም ነው ወይስ አያወርድም ነው?
እቺ dispenser እ፣ እንትን ድራፍት በርሜል ላይ የምትገጠመው ጫፏ እህ እህ እሷ ተሰብራ እና አሁን አይቀዘቅዝም አይቀዳም ጭራሽ።
እሺ እባክዎትን አንድ የመስመር ላይ ጠብቁኝ።
እሺ
አሁን የደወሉበት ስልክ ቁጥር ለያዘው እርሶ የሚገኙበት?
አዎ አዎ ያዡ እንደ አማራጭ ሌላን ስልክ ልስጥሽ እሺ
ዜሮ ዘጠኝ አስራ ስምንት እሺ
ሀምሳ ሁለት እሺ ዜሮ አንድ ዜሮ ሰባት
እሺ ይዤዋለሁ። እ፣ ስሞትን ይቅርታ በድጋሚ እንገሩኝ። ሰላማዊት ሰላማዊ ጥጋቡ
እሺ ደንበኛችን መዝግቤለታለሁ። በሁለት ሰዓት ውስጥ ይስተካከልሎታል።
እሺ አመሰግናለሁ ግልጽ ነው?
አዎ በሁለት ሰዓት ነው ያልሽኝ አይደል?
አዎ በሁለት ሰዓት ውስጥ።
እሺ thank you እሺ ሌላ ምረዶት ነገር አለ?
አይ የለም አመሰግናለሁ እሱ እነሱን ትላኪልኝ ቶሎ እሺ እሺ ስለ ደውሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብና አስተያየት አሁን ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ጊዜ።
እሺ ቴንክ ዩ